हेलो
ሄሎ
ए, आ गई हो?
ምን ነበር አባ
ए, बा- बैठ बैठ
ምን አልከኝ?
አሁን አሁን ኤ፣ በይት በይት ሰባት ቀን በኋላ በፊት ሁለት መቶ በ- ወደ ቤት ቤት ኤ፣ ድቦት አድርግ ነይ አቆር የለም እሺ፣ አሁን የለም ምን አልከኝ አባ
እ?
ምን ምን አልከኝ? ድምፅህ ርቋል እኮ አይሰማም።
ኤ፣ ሲዲዲ በድቦሲ ሁለት መቶ አንተ አልገባልህም?
አሁን አልገባም። ሰባት መቼ ቀን ነው?
በፊት ንገረኝ እስቲ ቤት ቤት ቁጥርህን።
ኤ፣ ዘጠኝ አስራ አምስት እሺ
ሰባ አራት እህ
ሰላሳ ዘጠኝ እህ
ሰባ ሁለት
መቼ ነው exact ቀኑን ንገረኝ በፈረንጅ።
ኤ፣ ግን ቴሌግራም ደግሞ ላክ ነይ አሁን
ምን ተላከልህ?
ቴሌግራም እ
በማሴች ሁላችን ቴሌግራም ላክ ነይ አሁን
ምኑን የገባበትን?
አ፣ አልገባም። እሺ፣ አም- ኦሮምያ ትችላል እሺ ኦሮምኛው ዲቦ ነው አንዴ
ኤ፣ ኦሮምኛው ይቻላል።
ኤ፣ ጉያ ቶርባ ባ ዲ- ዲበለማ በይት በይት ኤ፣ ገልቹ በርባኔ ሀጋ አማ እንደን
ሄሎ ሄሎ።
ሄሎ እሺ ማን ስንት ቀረው?
ኦበለስ በሲቢዲ ዲበለማ በይት በይት ዲቦር ዲቦሲ ጎኔ እሺ አኮንቲንስ እንደ ሀጋ አማ ጉያ ቶርባ
እሺ ማዲራ ፈየደም ሲቢኢ ዳሞ ቴሌብሪ ኤ፣ ሲቢኢ ዳሞ ቴሌብሪ ዳ ኤ፣ ሲቢዲ ወኖግ Gal barbaane bibid bosti gone ገልቲቲ gara ሲኔሚ ah ማዲራ galtinense ገልቲቲ ባንኪ ደልደላረቲ CDA CDA ከባንኪ ደልደላረቲ ah ኮሜርሻል ባንኪ ዳ ah eh eh ኮሜርሻል ባንኪ ዳሞ ቴሌብሪ ገልቲቲ
telegrimity ah, CDA indeku ሲቢኢ ዳ እሺ Ah.
ቴክስቲ ንጅርቲሚ Eh?
ከሽቲ ሙራቴ ሰን ቴክስቲ
injirti ama lak lak eh, telegram Bismillah, kaya jirayu.
ኤርጊቴ erge jire yo ama erge jire መቃን ኬኙ ቴሌግራም ራ telegram eh, abdi badal አብዲ badal አብዲ ብለሽታቸው አጊ ቤቱ ሜ ሀይጀድ ኤርጊ ያሞ eh ሀይጀድ ኤርጊ ሜ ቴሌግራም ረቲ ay ay ay yo bro እንጩፊ